ሄሎ ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። ባኮ ምልርዳው
ሰላም እግዚአብሔር ይመስገን።
ትናንትና ነው ያሸነፈው ፔስቲ ቤት።
እሺ እዛ ሴንቲምቤን ውድድር አድርገው
እሺ፣ አልገባልህም
ሴንቲምቤይ
እኮ ዊዝድሮ አድርገህ አልገባልህም ነው።
ውድድሩን አድርገው እሺ ገና አልገባኝም።
እሺ እሺ፣ አንዴ ጠብቅ።
እሺ
ሄሎ አዎ
አቤት
Hello፣ እም- አዎ ሰምቻለሁ።
እሺ ምን ልርዳህ?
ሄሎ ሄሎ አቤት አቤት ምን ልርዳ ወንድሜ?
ገብ- አልገባኝም። SantimPay ና withdraw ኡን አድርጌ እሺ መቼ ነበር ያደረግከው?
ትናንትና ስንት ብር ነበር?
ስምንት ስምንት መቶ
እሺ የቤት ቤት ቁጥርህን ንገረኝ።
ለእኛ ጎብር ነው አይ ስለማይታየኝ ንገረኝ። እሺ ዜሮ ዘጠኝ እ?
አይታየኝም ቁጥርህ፣ ስለዚህ ንገረኝ። ዘጠኝ
ዜሮ ዘጠኝ አስራ አምስት አስራ አምስት ዜሮ ስድስት ዜሮ ስድስት አስራ ሶስት አስራ ሶስት አስራ አምስት አስራ አምስት ስንት ብር አልከኝ? ይቅርታ ስምንት መቶ ስምንት መቶ እሺ። Hello አዎ እ በ SantimPay ን አይደል የላከው ወደ ቴሌ ብር?
አዎ እሺ በቃ processing ላይ ነው። ለ SantimPay ን እናሳውቅልሃለን። እሺ ትንሽ ጠብቀን እሺ እሺ